አንቺ የለሽም የለሽም።
Hello፣ ጤና ይስጥልኝ ኢክራም፣
አቤት።
ከ We Plus Solution ነው የምደውለው።
ከየት?
We Plus Solution
እሺ፣ እኛ application ላይ ተመዝግበሽ ነበር እና የተመዘገብሽው እንደ አሽከርካሪ ነው ወይስ እንደ ተጠቃሚ?
እም፣ አይ አይደለም፣ እንደ ተጠቃሚ ነው።
እሺ፣ አሁን የተመዘገብሽው እ፣ ዊ- አሽከርካሪዎች የሚጠ- የሚመዘገቡበት ላይ ነው እና እሺ፣ እንደ ላስ- ተጠቃሚ ከሆነ አዎ We Plus Solution user የሚል አለ። እሱን በማውረድ መጠቀም ትችያለሽ። እንዲሁም application ኣችን ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እ፣ እሺ።
በተጨማሪ ደግሞ አሁን እ፣ challenge አንድ challenge ይዘን መጥተናል።
እሺ፣ ለብዙ ሰው invite ላረገ ሰው እና በአንቺ referral code የተመዘገበ ሰው ካለ እና አንቺ አሸናፊ የምትሆኝበት አጋጣሚ ካለ እ፣ ሽልማት አለው ማለት ነው።
እሺ፣ እሺ፣ የመቶ ሺህ ብር።
አመሰግናለሁ።
እሺ፣
እሺ፣ መልካም ቀን።
እሺ፣ ላንቺ